ሄሎ
ሄሎ ሄሎ።
አቤል እ አቤል የፒላኑ እ ትቀበላለች። እሺ ይውሰድላት።
አንዴ እኔ አሁን order ይዣለሁ ከጎሮ አውጣልም ተብዬ አሁን ሄጃለሁ። እኔ ጎሮ ሄጃለሁ ማለት ማለት እ order ይዤ ለምን?
ነበረ ስራው ተባልኩ ቆየብኝ እንትኑ ከጎሮ ትቀበላለች ትቀበላለች።
እሺ፣ ምን ላድርገው?
ውሰድላት አቤል ውሰድላት፣ እሺ።
ትቀበላለች።
እሺ እንትኑ ምን ላድርገው እኔ ሂድ የጎሮ ተመለስ ነው።
ያለ ሰው አለ። አትስራው ብል ተብለሃል፣ አትስራው ተብለሃል፣ አትስራው ያለ ሰው አለ። ኦርደር እኮ እሺ ኦርደሩ ቆየብኝ አልፈልግም አለችኝ እሷ
እሱ አልፈልግም ማለችኝ።
አ እዚህ ያሳወቅከው መቼ ነው እ እንዴ? ምን ሆነህ ቅድም ነው?
ነው ያሳወኩት ያሳወኩት ቅድም ነው ያሳወኩት እኔ order ይዤ ነበር አውጣልም ስራው ተባልኩኝ እኔ እንትኑ
ስለዚህ ይህንንም order አድርስላት ለ customer ሽ፣ ትቀበላለች። ውሰድላት ይሄንንም
እሺ